ሄሎ ጤና ይስጥልኝ።
እልኛ አሰለፈች መርጋ ሆቴል።
አዎ ነው።
እሺ ከዊፕላስ ድርጅት ነበር ምደውልሎት።
እሺ እም፣ ድርጅታችን አዲስ መተግበሪያ ይዞ የመጣ ሲሆን መተግበሪያውም የ ride አገልግሎት እንዲሁም ደግሞ ከአርባ አምስት በላይ አገልግሎት ሰጪዎችን እየመዘገብን እንገኛለን እና ከአርባ አምስት በላይ አገልግሎቶች ውስጥ አንዱ የሆቴል ስራ ነው። ስለዚህ ሆቴሎትን ከ App Store ወይ ከ Play Store ላይ ዊፕላስ solution provider የሚለውን app በማውረድ በመመዝገብ የሚሞላውን በመሙላት ሰዎች የእኛን app በሚጠቀሙበት ሰዓት ላይ ሆቴል ሲፈልጉ የእናንተን ቦታ፣ አድራሻ፣ የምትሰጡትን አገልግሎት በግልጽ ስለሚያሳይ መጠቀም ይችላሉ
okay እና ዊፕላስ solution provider የሚለውን app አውርዳችሁ አሁን ላይ በነፃ ነው እየመዘገብን ያለነው አገልግሎት ሰጪዎችን መጠቀም ይችላሉ።
እሺ። IT manager ኣችንን inform አደርገዋለሁ።
እሺ እ፣ መልእክቴ በደንብ ደርሷችኋል ማለት ወይስ አዎ ግልጽ ታገናኘኛለሽ?
ነው። አረ እሺ፣ ግልጽ ነው። እንዲደውሉ ማድረግ እችላለሁ። ስልክ text ላድርግልህ እሺ እ፣ ምናልባት ደውልላቸው ለእነሱ መልሼ።
ማድረስ እችላለሁ። እኔማ አይ ቅር በቃ፣ ካለህ ብዬ ነው።
አይ እኔማ ቅር አይለኝም እ፣ እድሉ እንዲደርሳችሁ በማለት ነው።
እሺ ዊፕላስ solution provider ነው። እሺ እናቴ።
እሺ እሺ እሺ አመሰግናለሁ። መልካም ቀን እናመሰግናለን።
ይሆንላችሁ።
እሺ እሺ።
ላንተ እሺ